ይሄ guest ነው።
ሰላም ነው።
አይሻልም? አንድ ሰዓት ከአስራ ስድስት ደቂቃ ነው።
ምንድን ነው አባት?
ሰላም ነሽ?
እግዚአብሔር ይመስገን አባት።
እንትኑ የአሁኑ ሱዙኪ ነጩ
እ፣ ሱዙኪ ምን ኢኮ ሱ- አዎ ሱዙኪ ነጩ ፎርት መጋላ ያለው ስልሳ ሁለት ሁለት ስልሳ ዘጠኝ የስራ መኪናዋ ናት ትንሿን።
አዎ ይኸውልህ ታርጋ ቁጥሩ ቢ ስልሳ ሁለት ሁለት እስቲ ስልሳ ቆይ አንዴ ዘጠኝ ልየው። እሺ ልየው አንዴ አባት። ኢኮ ነው አይደል ያሉኝ?
አዎ ስልሳ ዘጠኝ ምን ነው አይ ሱዙኪ ነው የሚለው ኢኮ አይደለም ሱዙኪ ነው ጎማ ተለጥፎ የለም ጎማ ከኋላ
እኮ ሱዙኪ ምንድን ነው የፈለግኩ? ኤብሪና ምንድን ነው?
አዎ
ሱዙኪ በባንክ ኤብሪና እ፣ በባንክ ምን ያክል ነው አውቶማቲኩ ከሆነ
እ፣ ሄሎ
መስመር ላይ ነው መስመር ላይ ነው አባት።
አዎ አዎ አዎ እሺ አምስት መቶ ይወጣልዎታል ሱዙኪ ኤፍሪ ከሆነ ማለት ነው።
እሺ አንድ ነጥብ ሶስት ነው ሁለት ሺ አንድ ነጥብ ሶስት ነው ሁለት ሺ ስድስት ነው አውቶማቲኩ ማለት ነው።
okay አምስት መቶ ይወጣለታል በእጅ ስንት ይሆናል
አንድ ነጥብ ሶስት ሆኖ ሁለት ዘጠኝ
ዘጠኝ ነው አ
እሺ እደውላለሁ እሺ እሺ